ጤና ይስጥልኝ አሪፍ ሰላም ነኝ። ባኮ ምድርዳ እሺ ሰላም። እንትን pend አድርጎብኝ ነበረ ብዬ ነግሬ ነበረ። እስካሁን አልተመለሰም። ምንም መጫወት አልቻልኩም።
ደንበኛችን በዚህ ስልክ ቁጥር ነበር ያስመዘገቡት እኛ ጋር።
አዎ አዎ።
አንዴ መስመር ላይ ጠብቁኝ እንዲለው አቶ ፋሲል ላሜሳ ነው።
አዎ አዎ።
ስድስት መቶ ብር withdraw አድርገው አልገባሎትም።
አልገባም። አዎ screenshot ልከው በእኛ በኩል እየታየሉት ነው። ደንበኛችን ይቆያል። ሌላ ጊዜ ይፈጥን ነበር ወስ- ሲመለስ።
አዎ ደንበኛችን ግን አሁን ቅሬታ ያቀረቡ ብዙ ሰው ስላለ በዛ መሰረት ነው እያስተናገድን ያለ ነው።
okay
በእኛ በኩል እሺ ተስተካክሎ ሲያልቅ እናሳውቆታለን።
እሺ።
ሰማያችን ስለደወሉ ናቸው።